دلوقتي ايش لي؟
انا اكلم فلين شلون امشي يدولت من الردوس
ايه فلين شلون امشي يدولت
የሆነ የብርስ ድርጅት ቢሮ እንትን አይደለም እንዴ ስልክ አዎ አይደለም?
ልክ ኖት ልክ ኖት በመስ- በማስታወቂያ ሰምቼ ነው የደወልኩልህ።
እሺ
ምኑ ጋ ነው ቢሮዋቸው? ገርጂ ነው አለኝ። በማስታወቂያ አንዱ ቅርንጫፍ።
የት አካባቢ ነው እርሶ
እኔ አሁን እ፣ ወደ መገናኛ ነኝ።
ገርጂ ኮሪያ ሆስፒታል ጋር ሲደርሱ ይደውሉልን ስሞትም አልበል
ሀብታሙ እሺ አቶ ሀብታሙ ማስታወቂያችንን ከምን ሰምተው ነው
እ?
ማስታወቂያችንን ከምን ሰምተው ነው
በሬዲዮ ነው የሰማሁት ወንድሜ።
እሺ አክሲዮን ነው ቤት ነው የፈለጉት
ቤቴ ሶስት መቶ ምናምን ሶስት አዎ።
መቶ ሺህ ብር ቀድሜ ክፍያ ምናምን የምለው OK እና መች ይመጣሉ ዛሬ ይችላሉ
አዎ፣ አሁን እዛ እየመጣሁ ነኝ።
እሺ ኮሪያ ሆስፒታል ጋር ሲ በ- ከመገናኛ ማለት ነው እ፣ ገርጂ በሚለው ታክሲ ይምጡና ኮሪያ ሆስፒታል ጋር አ- አውርደኝ በሉት። ከዛ ኮሪያ እሺ፣ ሆስፒታል ሲደርሱ ይደውሉልኝ።
እሺ ወንድሜ እሺ እሺ